የፈረንጅ ልጅ ነው ለሀበሻ ነው? የፈረንጅ ልጅ ነው ግን ይመስለው።
hello ረዱ።
hello አቤት ይኸውልሽ ረዱ፣ አቤት ምን እያሉኝ መሰለሽ እዛ cashier ኦቹ
እ spin ኡ ቴሌቪዥኑ ላይ ይታያል፣ እንትኑ Keno ደግሞ ነው አሁን አልታያለው።
Keno ደግሞ እዛ ክ- ኮምፒውተሩ ላይ ይታያል። አሁን እንደዛ አይነት ነገር ነው እያሳያቸው ያለው።
እሺ በቃ AnyDesk ላይ እንገባለን።
ምን ታደርጊያለሽ መሰለሽ ወይ ከእነሱ ጋር እየተደዋወላችሁ እሺ፣ እኔ አሁን ሐዋሳ ነው ያለው፣ ልጆቹ ስራው ያለው ሆሳና ነው። እሺ ይቅርታ፣ ለዛ ነው እሺ፣ ስልኳን ንገረኝ ቅድም text ያረኩልሽ ስልክ አለ አይደል?
እ
ቅድም አዎ አዎ አሁን ደግሜ አዎ፣ አዎ፣ በሱ አገኘሁት።
ደውይላት።
እሺ፣ እሺ።
እሺ እሺ እሺ።